hello
hello ሰላም ጤና ይስጥልኝ Best Bet
ብር withdraw ወጪ አድርጌ ከ account ኤም ተቀንሷል። ወደ ስልኬ ደግሞ አልገባም።
ስንት ብር ነበረ?
አስር አስር ሺህ ሁለቴና አንዴ አራት ሺህ አምስት መቶ ዛሬ ነው ያደረጉት?
አዎ እሺ ዛሬ check ጠዋት አድርጉ።
ነው።
መስመር ላይ ጠብቁኝ። እሺ ያሽ
ገብቷል ከሁሉም
እ?
ገብቷል።
ወደ ወደ ስልኬ ይሳቅ ነስረዲን ነው አይደል?
አ? አዎ ይሳቅ ነስረዲን አልገባልኝም። ስልኬ account ላይ number 0929 22 ያሽ- 70 95 ሀያ ሁለት
0929 22 ያሽ- አ፣ 70 95 አይ ልክ ነው። ወደዚህ ነው የገባው።
ያሽ እሺ check አድርጉት። መልካም ቀን።
አይ